አሰልማኒ ባባ
አዎ ከሀያ ስምንት ከሀምሳ ድረስ ቢትስ ወይም ኮምፓክት ባንክ ያለበት ወይም የሚመቻቻለሽ በአውቶማት እካ አንድ ሚሊዮን
አንድ ካሽ ሚሊዮን ሆኖ ነው።
ኦኬ። ዘጠኝ ድረስም አይኖርም አዎ የለም።
ወይ በአካል ምናልባት ይችላሉ በአካል ነው ወይም ሲመጡ ይደውሉልን ወይ ደግሞ ቁጥር ልስጥዎት ዜሮ ዘጠኝ አርባ አራት
እ፣ እሺ። ግን እኮ ያስመጣበት ጉዳይ maybe በአካል ከመጣው የምታሳይ ነገሮች ካለ እስከ ዘጠኝ ድረስ ማለት ነው።
አዎ እኮ መስቀል branch ኣችን ነው የሚሄዱት ለዛ እኮ ነው ቁጥር የምሰጡት እሺ ንገሪኝ።
ዜሮ ዘጠኝ አርባ አራት አርባ አራት ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ
አመሰግናለሁ።
እኛ ምንም